Rodearse, un kilómetro.
አበጥላ Kilo,
አቤት
kilo.
አቤት
ኪሎ ወይ የምንረዳው ታክሲ ወርክ ነው።
አይ ከዚህ ከ እንትን ከወረቀቱ አግኝቼው ነበር ይሄ የደወልኩት
እሺ ኬት ነው የደወሉደ?
ከዚህ ደቡ ውስጥ አርባ ምንጭ አርባ ምንጭ ኪሎ።
አዎ አዎ አዎ እሺ ምን ልርዳዎት?
ያው እዚህ ጋር ያለውን ማስታወቂያውን አይቼ ነበርኩት። እንዴት ነበር ይሄ ነገር? ሰዎች ማስታወቂያ ይሄ ስራዎችን እንትን እንትን እያሉ የሰጠኝ ነበር። ከእነሱ ነው የወሰድኩት።
እህ
እዛ ሰው እሺ።
እንዴት ነበር? እም።
ቴሌግራም እ፣ ይጠቀማሉ?
አዎ አለኝ፣ ይጠቀማለሁ።
ቴሌግራም
አዎ ቴሌግራም ይጠቀማል።
እሺ፣ በዚህኛው ስልክ ነው።
ወ- አይ እንትን በሰላሳ ቤት ነበረኝ። ሰላሳ ቤት አለኝ።
እሺ፣ search ማድረግ ይችላሉ። Afriwork Freelance Ethiopia ብለው
እ፣ እችላለሁ።
እ፣ እሺ፣ ወይ ደግሞ እ፣ ቴሌግራም የሚጠቀሙበትን ስልክ ይስጡኝና እዛ ላይ ልላክሎት የሚመዘገቡበትን እና እንዴት apply ማድረግ እንደሚችሉ የሚያሳይ ነገር እንድልክሎት እሺ።
ማለት ነው
እሺ ን- መስማት ይችላሉ። ልን- ልንገርለት እ?
ቁጥሩን ቁጥሩን የቴሌግራም የምጠቀመውን ስልክ አዎ ል- ንገሩኝ አሁን
ዘጠኝ ሰላሳ
ዘጠኝ ሰላሳ
ሰባ አምስት ሰባ አምስት ሰባ ስድስት ሰባ አምስት
ሰባ ስድስት
ሰባ ስድስት
ሀምሳ
ሀምሳ
አዎ እሺ በቃ በዚህኛው ስልክ ልክሎት እና እንዴት መመገብ እንደሚችሉ የሚያሳይም ቪዲዮ ልክሎት አለው አንድ ላይ ከዛ ከተመዘገቡ በኋላ ይደውሉልኛል ከዛ እንዴት ለስራ መመዝገብ እንደሚችሉ ማመልከት እንደሚችሉ
እም።
አስረዳዎታለሁ ማለት ነው ቀጣዩን እ፣ ሂደት
እሺ እሺ
እሺ የሚያስቸግሩት ነገር ካለ ይደውሉልኝ አሁን ልክሎት አለሁ
እሺ ችግር የለውም እሺ እሺ መልካም ቀን
እም።